બધું જ
હેલો કૃષ્ણબેન સલામ
હેલો ወይ ሰላም ነው አለሁ እንዴት ነህ?
አለን አለን አስራ ስምንት አርባ ስድስት ወርደን
እሺ
ለታክሲ ታስገብኝ ነበር ልበላ ነበር ምሳት ሆነ ምን አልከኝ? አይሰማም።
አስራ ስምንት አርባ ስድስት ወርደን እ፣ ምን ሆነብህ?
ለሳዲቅ እንድትልኪልኝ ነበረ ምሳ ልበላ ነበር
ውይ፣ እንደዛ አይቻልም። order ይዘሃል?
No አነስ ምን አልበላውም እኮ ነው ገባኝ። ከስልክ እንዲያወጡልህ እጠይቅልህ፣ ግን ከአንድ driver ወደ አንድ driver ማድረግ አንችልም። እሺ፣ አቁመናል።
እሱማ ያው ለትብብር ነው
ገባኝ፣ ግን አይቻልም፣ እ፣ ማድረግ አንችልም።
አዲሱ ገበያ አልፎ እኮ ነው።
ታች የሆነ ጫረ ምናምን ሲሆነ ታች ምናምን